ጤናስልኝ አሪፍ ለየትኛው የምንደርደው
ጤናስልኝ
ጤናስልኝ ዘማይቲንግ አንዱ ባድርጌ
እሺ
አካውንት የተላልዞ ነበረ መኪና ዝም ብትን ተቀነው ከአካውንት ተቀነው እንደ ተከተል አሳዩ ሊብር አልገባ አልጋ እሺ ደንበኛ ሙሉ ስሞትን ይበል ሙሉ ስሞት ይደረኝ ተክለማረ
እሺ ደንበኛ ስልክ ቁጥር ነው የሚጠቀሙት የስልክ ቁጥር የሚጠቀሙት ላይ
ሶስት አርባ ሶስት ሰባ ሶስት አርባ አርባ እሺ አርባ ሶስት ስልሳ ስድስት ስልሳ ሁለት ሀያ ሰባት ሀያ አራት ስልሳ ስድስት ስልሳ ስድስት እሺ ደንበኛችን ያደረጉት የዘመጠን ሰው አንድ ሴቶች አንድ ብር ሁለቴ ይሄ ብር ያቃጣም አሁን አሁን አሁን ዛሬ ነው እሺ ዛሬ ነው
አንድ ሺህ ብር ቢዝ ያደርጉ ከዘመን ቤት ወዲ አዎ።
እሺ እሺ አሁን የቴሌግራም ቻናችን ቁጥር ጦትና ሻት ይላል እ እ ብቻ የቴሌግራም ቻናችን ቁጥር ጦትና ከዛ ስክሪን ታኩልን ግን ሰዓቱን እሺ 09 ዘጠኝ
9
ሁለት 13 እ?
13 አስራ ሶስት 01 ዜሮ አንድ
55 ሀምሳ አምስት ገና ዛሬ ነው የገባው ከእኔ ወደ ዘመን ቤት ሌላ ረዳት ነገር ነው
ማለት የእናንተ ሻለ እንትኑ እሺ ዛ- ዛሬ ነው ወደ ቤቲንግ የገባ
አ፣ አይደለም አይደለም ከ- ነበረ በፊት ትላንት ከትላንት ወዲህ ነበረም
ምናልባት በኮኔክሽን ፌብል ካለ አንዳንዴ እንደዚህ አይነት ነገር ፈጠር ይችላል ኦኬ አን- አሁን ማለት ዊዛው ከማድረግ በፊት አካውንት ሰት አለብኝ እናንተ
ደንበኛችን መስመር መስመር እ?
ይባላል። እሺ ምን አለ ማለት በእንተ እንትን ውስጥ አካውንት መክፈት አለብኛ
እያልቦታል አሁን የሚልኩ አሁን ዊዝድሮ ዊዝድሮ ሳደ ወደ ምንድን ነው ባልኝ ታዲያ ዊዝ ካደረገ አሁን ከዘሚቲንግ ነው አለ አዎ ከዘመን ቲንግ አሁን አሪፍ በይ ዊዝድሮ አድርግልኝ አንድ ሺህ አዘዝኩት ታዲያ ወደ ቴብር ይገባል ወደ ሲቢኢ ቴሌብር አዎ ወደ ቴሌብር ገባ ቀጥታ አዎ አዎ። ዊዝድሮስ ወደ ቴሌብር ነው የሚገባ ኦኬ እሺ ቻ አድርገውና አመሰግናለሁ ምንም አይደለም ስለሆነ አመሰግናለሁ ሌላ ምረጥ ነገር አለ በቃ እሱ ማሌብሩ አድርገውና ምን ያልመጣልኝ ካልመት ግሪንሻት አድርግ ላከው እስካት አድርገው ይጉዳል እሺ እሺ እሺ ደንበኛችን ነው
አዎ